hello ጤና ይስጥልን። ዋሽንግተን የትም ነው?
ጤና ይስጥልን።
ሰላም እ- እንትን ፈልገን ነበር። CT scan አላችሁ አይደል?
አለ ነው።
ከውጭ ታስተናግዳላችሁ አይደል? መጥተን ለመነሳት አዎ ማዘዣ ከያዛችሁ አዎ፣ አ- አሁን ጠዋት እ- ከእንትን ከተነሳን እስከ ከሰዓት ይደርሳል።
ይደርሳል። ያው ለ patient ኡ ብዛት ነው። ምን አይነት ሁኔታ ላይ ነው? ኦክሲጅን ላይ ያለ patient አይደለም ማለት እ? እ?
ኦክሲጅን ላይ ያለ patient አይደለም ማለት አይደለም አይደለም፣ በእግሬ ነው የምመጣው። እ- ያው ላ- በእሱ ለእርሶ ነው ስለታዘዘልኝ ነው። እ?
ለእርሶ ነው።
አዎ እሺ ይቻላል። በማንኛውም ሰዓት ይምጡ።
አዎ፣ ሂሳቡን ትነግረኛለሽ? ያው ተመላልሰን ወደ እ- እዛው አካባቢ እሺ ምን ነበር የታዘዘልዎት?
እንግ- እንግዲህ ሁለት ጎኔን ያመኛል ስላልኩት ነው ያዘዘልኝ። አላውቅም ሙሉ ይሁን ምን ይሁን አላውቅም።
ስሙን ንገሩኝ። ስሙን ሲነግሩኝ ነው አንገት ዋጋውን በታች እ?
እ? ስሙን አ፣
እስኪ ቆይ ልንገርሽ በይ እናቴ።
እሺ።
እሺ ይቅርታ እሺ፣ ንገራትና እ እ ማክስ ደግሞ chest chest CT scan ብቻ ነው የሚለው አለች።
chest CT scan ከሆነ ሶስት ሺ ስልሳ ነው።
እሺ እናቴ በቃ አሁን መጣን። በቃ እ፣ እሺ መያዝ አያስፈልግም አይደል? ስናስመዝገብ ደህና ነው ወረፋ የለም አይደል?
እ፣ ወረፋ ያው ብዙ አይኖርም።
ታስይዥልናለች ዝም ብለን እንምጣ።
አይ እንዲሁ ነው ችግር የምትሰጡት፣ ወረፋ አያዝም።
ደህና ነኝ እናት። እሺ በቃ አመሰግናለሁ ስለ ትብብራቸው።
እሺ መጣን እናት። እሺ በቃ እንደዚያው ቀን